ኢንቨስትሜንት ሄሎ ጀንበሩ ከውስጠት
ማን?
ጀንበሩ አሁን እያስተካከልሽልን ያለ ነው ማለት ነው።
እሺ እሺ
እኔ እኔ የምልህ እሺ
ፋይሉ ጠፍቷል እኮ እንትንቺ ወደ ቲቪው ላይ የነበረችዋ
አሁን ቆይ እስኪ እንዲጠብቀኝ ነው ስልክ ሄሎ
ይዛለች። ቆይ አንዴ ትንሽ ቆይታ ትደውላለህ።